ቤኪ ነው ንጎበትን ሄሎ ሄሎ ወይ ሰላም ጤና ይስጥልን ወንድም አገኝ ነኝ።
ከዊ ፕላስ ነበር ምደውልልህ እኛ መተግበሪያ ውርደህ ነበር
አቤት ከዊ ፕላስ ነበር ምደውልልህ እሺ፣
እ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር ያወረድከው
ምን ነበር ያልሽኝ?
We Plus
okay We Plus ዋን ለተጠቃሚነት ነው።
ለተጠቃሚነት ነው እሺ አሁን አንተ የተመዘገብከው አሽከርካሪዎች የሚመዘገቡበት ላይ ነው እና አሀ፣ We Plus Solution User ብለህ እዛው App Store ወይም Play Store ላይ አውርደህ ምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርግህን የ referral code እዛ ላይ ታገኛለህ ማለት ነው።
እሺ እሺ አመሰግናለሁ። መልካም ቀን ይሁንልክ።
እሺ እሺ።